ስለሆነ የበርካታ ወጣት ሰልጣኞች ያሉባት ሀገር ናት። በዚህ ታሪክ ሁሉ ማሳያችን መፍትሔ የሰጠን
ሄሎ ጤና ይስጥልን።
እግዚአብሔር ይመስገን።
ፕሊስቶን ሆምስ አሁን ደውሎ ነበረ።
መቼ?
ፕሊስቶን ሆምስ ላይ ደውሎ ነበረ።
አሃ፣ ይህ- አሁን የለም ክልጁ እህ የለም እኮ አሁን።
ኦኬ የደውለው ሰው የለም ነው የሚሉኝ?
አዎ